እንደሱ ቤት ነው
betting ላይ ቦነስ አይሰጠኝም ያለ እንዴት ማድረግ አለብኝ?
ምን አልከኝ?
ቦነስ ላይ ቦነስ ላይ አንድ team እየወደቅኩኝ እሺ ቦነስ ላይ ትናንትም ነበረኝ የ December አስራ ሰባት ትናንት ደውዬ ነበር አልተሳካልኝም። ዛሬም የትናንት አለኝ እና አንድ cashier code ትነግረኛለህ?
እ?
cashier code ንገረኝ። የትኬት
የትኬቱ ምን ልንገርህ?
cashier code
code ኡ አ cashier code ኡ
ID ዩ ማለት ነው። cashier ID ው ረጅም ነው። ከስር cashier code የምትል አለች አጭር ቁጥር ብቻ ሆነች።
እሺ ልንገርሽ፣ ኦንላይን ነው ቆረጥኩት።
ገባኝ። ticket ID ውን ያሳየ የለ እንደ ቲኬት ያወጣው የለ እዛው ስ- ስልኩ ላይ አዎ እንደተቆረጠ ቲኬት አድርጎ
እሺ፣ እነግርሃለሁ። እሺ በቃ እሺ